ጤና ይስጥልኝ አዳማት
hello
ማን ልበል?
ሰላም ነው?
አለን ጀማል እንባላለሁ ከሽሬ።
ጀማሊ አማን ነኝ። እንዴት ነህ? በዚህ አማን መጣ- ወይ አንተ?
አጋጣሚ እንደገና ምሳ እዚህ ወጣ- ክተዋል እንዴ?
ምሳ ስትወጣ ነው ይዘዋል የቢሮ ስልክ። እንዴት ነው?
አ?
አይ ምሳ ሲወጡ ልጆቹ እኔ እሸፍንላቸዋለሁ። የቢሮ አረ ስልክ ለዛ ነው።
አማን በእናት በጣም ቸኩለናል። በእውነት ምን ነው ይሄ ነገር?
እም?
ትንሽ አይ እንደ በቃ እኮ ከምገረ ገረ ትናንት ነው።
አወራን እኮ አሁን የተስተ- የተበላሸ ሎክሺት ምናምን ሹፌር ተብሏል። የአማራ እ።
ክልሉን የትግራይ አልታወቀም። እሱን ቼክ እናርግና እንትን ወይ።
እናደርጋለን። እም? ታውቃለህ፣ አረ በጃ ከለካ ገረ ገረ ናብሱ
ጸገም ከምዝ እንደሆነች ሱሪ ናይ ታውቃለህ።
ቅጥን ገጥሙናን ሀያል ጸገም ገጥማን ወደ
አዎ፣ ትንሽ ታቀስ ችግር የለው።
ጥባሕ ሂድካ እናለ ሃንፅ በና ጥባሕ አር هو صباح صباح موستي كان مكرمة